ጤና ይስጥልኝ አርፌ ሌሊት ነኝ እባክዎ ምን ልርዳዎ?
አቤት
ጤና ይስጥልኝ
ሰላም ነሽ?
እግዚአብሔር ይመስገን።
እ- እ- አሁን አሁን ላክኝ ፎቶ
ፎቶ ልከዋል?
ቴሌግራም ሌላ ሌላ ቁጥር እ፣ መጨረሻ አስር ነው
እሺ እሺ ደንበኛችን ሙሉ ስሞትን ይንገሩኝ።
እ?
ስሞትን ይንገሩኝ። ስም
እ፣ ስልኬ ሲሞ ስም ስም አዎ ቶግ ስፖርት ነው ቶግ ስፖርት ይቻወታል መቶ መቶ ሀምሳ ብር ነው ገና አይገባም
እሺ ሌ- ሌላ ቁጥር እ፣ ፎቶ ላክኝ እስኪ እ፣ እሺ እሺ ደንበኛችን እሺ አይ፣ አዎ።
ደንበኛችን እሺ፣ እሺ ለሚመለከተው አካል እናስተላልፍሎታለን
እ?
ለሚመለከተው አካል እናስተላልፍሎታለን ስለላኩልን እናመሰግናለን ሀ- ሀ- ሀ- አሁን ቀባው
እሺ ስለደወሉ እናመሰግ- ሌላም ረዶት ነገር አለ
እም? አሪ- አሪፍ በኢትዮጵያ አይደለም የቴ- የቴሌግራም
አዎ ልክ ነው የመ- የመንበር አ- አ- አርባ አራት መንበር አርባ አራት አርባ አምስት ሰው መንበር አለ
ሄሎ ደንበኛችን አላገኙትም የቴሌግራም ቻናላችንን
ስልክ የለም ማህዩ የለም ማህዩ ስልክ ልስጦት ዜሮ ዘጠኝ
ስልክ ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
ተጋሽን የለባ አይ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት ልክ ነው
ሀምሳ አምስት ሀምሳ አምስት መ- መጨረሻ ሀምሳ አምስት ነው ሀምሳ አምስት ልክ ነው እሺ እሺ ታንክ ዩ ታንክ ዩ ስለደወሉ እናመሰግናለን አይ እሺ እሺ መልካም ምሽት ሆንሎት ቴሌግራም እና ዋትሳፕ ሁሉም አለ አይ አይ ታንክ ዩ